ምሕረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም።
ምሕረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም።
በምሕረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም።
በምሕረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም።
የጠላትን ክንድ ሰብሮ ባሕር ከፍሎ አሻግሮ ምድረ ርስትን ሰጥቶናል፣ በማዕረግ አቁሞናል። ሰይጣን አንገቱን ደፋ፣ ርስታችንም ሰፋ። አስገባን ክንፉ ስር ሰበሰበን በፍቅርህ በምሕረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም። በምሕረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም።
ሰርክ አዲስ ነው አዋቂ ማለዳ ተናፋቂ ነጋ ጠባ ስለኛ የማይደክም የማይተኛ ስንወድቅ እያነሳ በደልን እየረሳ አባት ሆኖናል በግድ ሳይከፋ ሳይለወጥ ምሕረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም። ምሕረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም።
የሲና ንዳድ ግለት ከቶ አልሰጠንም ለሞት ዝለትና ቸነፈር አላስቀረንም በዱር መዓልቱን በደመና ሌሊት በብርሃን ፋና ወደ እቅፉ ሳበን እየመገበን መና
ምሕረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም። በምሕረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም።
ከሰፈር አውጥቶናል፣ ድንኳኑን ተክሎልናል። በመንፈስ እንሰግዳለን፣ ለስሙ እንገዛለን። ለሞት እንዳንተኛ ዓይናችንን አበራ። ይኸው ተሰብስበናል ወደ ሕይወት ተራራ
ምሕረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም። በምሕረት በይቅርታ ያሰባሰበን ጌታ ፍቅር ነው ለዘላለም እንደ አምላካችን የለም።
ትምህርት እንደ ሰማይ ጠል በዛች፣ ምስጋናህም የምድርን ዳርቻዎች ሁሉ ከደነ። ጌታ ሆይ ሁሉም ባንተ፣ ላንተ፣ ካንተ ሆነ ለዘለዓለሙ አሜን።